ጤና ይስጥልኝ አሊ ባባ።
ሰላም ነው?
እግዚአብሔር ይመስገን።
አይ ያሪስ compact ኦች ሁለት ሺህ ስድስት ስንት ነው ዋጋው? ሙሉ ዋጋው አስራ ሰባት ከሀምሳ
አስራ ሰባት ከሀምሳ አይቀንስም።
አስራ ሰባት ከሀምሳ ነው። ባንክ ይወጣል ታኝ
እሺ እንትንስ ኮድ ሶስቱ
ምን አለ?
ኮድ ሶስቱ ምን ኮድ ሶስት የለም። ሶ- ኮድ ሶስት አለ እኮ ሌላ ደግሞ ምን እኮ ሁለት ስንት ሞዴል እ፣ ሁለቱም እንደዚያ መሰለኝ ሁለት ሺህ ስድስት መሰሉኝ።
ሁለት ሺህ ስድስት እኮ አስራ ሰባት ከሀምሳ ነው።
ዋጋ ድርድር የለውም።
ድርድር ይኖረናል የተወሰነ
የት ነው መገኛችሁ?
መስቀል ፍላወር branch ኣችን ላይ ነው ያለው።
እ፣ እሺ በመስቀል ፍላወር ሲመጡ ይደውሉልን። ድንገት ተሽጦ እንዳይሆን ሲመጡ ይደውሉልን።
እሺ እሺ